በምስጋና ሙላ አፌን በምስጋና ሙላ በጉዞ ሁሉ ላመስግን በመንገዴ ሁሉ ላክብር አፌን በምስጋና ሙላ አፌን በምስጋና ሙላ በጉዞ ሁሉ ላመስግን በመንገዴ ሁሉ ላክብር በማጉረምረም ሕይወት እንዳልሄድ በሁሉ ማመስገን ልውደድ ውጣ ውረድ በበዛበት ሕይወት አንተን እያከበርኩ ልኑር በእምነት አፌን በምስጋና ሙላ አፌን በምስጋና ሙላ በጉዞዬ ሁሉ ላመስግን በመንገዴ ሁሉ ላክብር አፌን በምስጋና ሙላ አፌን በምስጋና ሙላ በጉዞዬ ሁሉ ላመስግን በመንገዴ ሁሉ ላክብር የጠላቴን ውጊያ ማሸነፍ ስራውንም ሁሉ ለማፍረስ በሌላ አይደለም መቋቋመው ሁሉም በምስጋና ሳልፈው ነው ምስጋናን የሚሰዋልኝ ሰው ብለሃል ሚያከብረኝ እርሱ ነው ማዳንን የምታሳይበት በምስጋና ውስጥ አለ መንገድ አፌን በምስጋና ሙላ አፌን በምስጋና ሙላ በጉዞዬ ሁሉ ላመስግን በመንገዴ ሁሉ ላክብር አፌን በምስጋና ሙላ አፌን በምስጋና ሙላ በጉዞዬ ሁሉ ላመስግን በመንገዴ ሁሉ ላክብር በጊዜውም አለ ጊዜውም በደስታ ወይም በሐዘኑም እንዳመሰግን ኢየሱስ እርዳኝ በምስጋና መንፈስ አንተ ሙላኝ አፌን በምስጋና ሙላ አፌን በምስጋና ሙላ በጉዞዬ ሁሉ ላመስግን በመንገዴ ሁሉ ላክብር አፌን በምስጋና ሙላ አፌን በምስጋና ሙላ በጉዞዬ ሁሉ ላመስግን በመንገዴ ሁሉ ላክብር አፌን በምስጋና ሙላ አፌን በምስጋና ሙላ በጉዞዬ ሁሉ ላመስግን በመንገዴ ሁሉ ላክብር አፌን በምስጋና ሙላ አፌን በምስጋና ሙላ በጉዞዬ ሁሉ ላመስግን በመንገዴ ሁሉ ላክብር አፌን በምስጋና ሙላ አፌን በምስጋና